ጤና ይስጥልኝ ሁሉ ስፖርት ነው ባኮ የሚለዳው
አይ አሁን ጠይቄሽ ነበረ የቴሌግራም አሁን ስልክ የሰጠሽኝ እሺ አይሰራም፣ ቴሌግራሙ የለም።
የእርስዎ በየትኛው ነው የሚጠቀሙት ቴሌግራም?
በሌላ ስልክ አሁን- አለ እርባት መጨረሻው። በዚህ ግን እዚህ ንገሪኝ።
ጋር አን- አንድ ቆፎ ነው ያለው።
ለ- በዚህኛው ልላክሎት ሀይ ብዬ
ያው ይደርሳል ወይም ልስጥሽ ስልኩ ሌላ የቴሌግራሙን ይስጠኝሽ።
ዜሮ ዘጠኝ ሀምሳ አንድ ሀምሳ አንድ
አስራ ሶስት ሀምሳ ሰባት አስራ ሶስት ሀምሳ ሰባት
አርባ አንድ
ከዚህ በፊት እኮ ይልከውልን ያውቃልሽ። hi ብዬታለሁ።
በዚህ ስልክ
ብርሃኔ ነው አይደል?
አዎ ሀይ ብዬታለሁ።